ሄሎ ጤና ይስጥልኝ።
ጤና ይስጥልን። ፕሊዝ ስቶን።
አዎ ልክ ነው። ምን ልርዳዎት?
አዎ እባክዎ አንድ ኢንፎርሜሽን ለመጠየቅ ነበር እና እሺ
አንድ እህት ነበረችኝ ውጭ ናት።
ኦኬ።
ይህ ሶስት ምናምን የሚባል ነገር አዎ አዎ እና ስነግራት ጠይቅና ንገረኝ ብላኝ ነበረ። ምንድን ነው እንዴት ነው ኢንፎርሜሽን የማገኘው?
እ፣ የት አካባቢ ነው ተክሶ?
እኔ አሁን ፍላሚንጎ አካባቢ ነው አሁን ያለሁት።
እሺ እንደዛ ከሆነ የትኛው ቢሮ ይቀርቦታል? ሞር ደግሞ ቢሮ ቀርቦ እ፣ ፊት ለፊት ቢያወሩ
አ- ቢሮ የትኛው- ቀርቦ እ፣ ቅርብ ከዚህ ከፍላሚንጎ የሚቀርበው የቱ ነው?
ቦሌ ልደታና ገርጂ ነው ያለን። ቦሌ ይቀርቦታል መሰለኝ ሀያት ሆስፒታል ጋር ያለው ወይስ የልጅ አያት ሆስፒታል ጋር።
አ በቃ ጥሩ እሺ።
ስሞትን ማን ልበል።
ዘሪሁን እባላለሁ ግን ለእኔ አይደለም።
okay ችግር የለውም። ስሞትን ሊያዝና እ፣ ያዝ።
ቀጠሮ ሊያዝሎት አ በቀጠሮ ነው።
እ፣ ዛሬ ይችላሉ?
አሁን እችላለሁ። አሁን መኪና ይዣለሁ። አሁን እችላለሁ።
okay ስለዚህ ሀያት ሆስፒታል ያውቁታል አይደለ?
አ እዛ ጋር ሲደርሱ ይደውሉልኝ።
እሺ እሺ፣ የእኔ ጌታ እሺ፣ እሺ እሺ፣ አመሰግናለሁ።
እሺ ችግር የለም።